አምስተኛ ሪም ክፋይ መደብ ትእህርት ትውህርት እህር እህሬ እህድ እህዴ ትእህድ ዋህድና ተዋህዶ ተዋህዶት አንድነት እደግመዋለሁ ትእህርት ትውህርት እህር እህሬ እህድ እህዴ ትእህድ ዋህድና ተዋህዶ ተዋህዶት አንድነት ትክልእት ክላኤ ሁለትነት መንታ ምንታዌ መንታነት ሁለትነት ትስልስት ስላሴ ሶስትነት ትርብእት ርባኤ አርባ አራትነት አርባ ትህምስት ህማሴ አምስትነት አምሳ ትስድስት ስዳሴ ስድስትነት ስሳ ትስብእት ሰባኤ ሰባትነት ሰባ ትስምንት ስማኔ ስምንትነት ሰማንያ ትስብእት ስባኤ ሰባትነት ሰባ ትስምንት ስማኔ ስምንትነት ሰማንያ ትስዕት ትሳኤ ዘጠኝነት ዘጠና ትእስርት እሳሬ አስራት እስርት እስርት አስርነት ሀያ ተአምረ ዋህድና ተዋህዶተ አንድነትን ትክልእተ ሁለትነትን ምንታዌ መንታነትን ሁለትነትን ትስልስተ ስላሴ ሶስትነትን ትርብእተ ርባኤ አራትነትን ትህምስተ ትህምስተ አምስትነትን ትስድስተ ስድስትነትን ትስብእተ ሰባትነትን ትስምንተ ስምንትነትን ትስእተ ዘጠኝነትን ትእስርተ አስርነትን በሶስት መደብ በአስር በአስር ይዘረዘራል። አምስተኛ ሪም ክፋይ መደብ ተፈጸመ።